ወደ እሑድ ክላውድ ክፍል እንኳን በደህና መጡ። ጥሪውን ከልብ እናደንቃለን። እርስዎን ለመርዳት ሙሉ በሙሉ ቁርጠኛ ነን። እባክዎን ከሚፈልጉት ቅርንጫፍ ጋር ለመገናኘትና ተዛማጅ ቁጥር ለማስገባት የሚከተሉትን አማራጮች ያድምጡ። በአዲስ አበባ ላሉ ቅርንጫፎች አንድን ይጫኑ። በሶማሊያ ውስጥ ላሉ ቅርንጫፎች ሁለትን ይጫኑ። ለድሬዳዋ ቅርንጫፍ ሶስትን ይጫኑ። ለጅጅጋ ቅርንጫፍ አራትን ይጫኑ። ለመቀለ ቅርንጫፍ አምስትን ይጫኑ። ለጎዴ ቅርንጫፍ ስድስትን ይጫኑ። ለባህር ዳር ቅርንጫፍ ሰባትን ይጫኑ። ለጅማ ቅርንጫፍ ስምንትን ይጫኑ። ለአሶሳ ቅርንጫፍ ዘጠኝን ይጫኑ።